hello ጤና ይስጥልኝ ቤስቲቤት ራሄል ነኝ ባኮም ልርዳዎ እንትን ነበረ ትናንትና ቆርጬ ነበር ኦንላይን ማታ እሺ
throw-in የእጅ ውርወራ የለም እሺ አርባ ዘጠኝ ነጥብ አምስት አንድ ብር ነው ያልኩት እኔ okay እሺ የተወረወረው አርባ ዘጠኝ ነው እህ X ያደርገኛል እንዴ okay X ነው ያደረገብህ እ አይ አይደለም under ከሆነ ከአርባ ዘጠኝ ነጥብ አምስት ማለት በታች ማለት አርባ ዘጠኝም ያሰጣል አርባ ዘጠኝ አርባ ሀምሳ ዘጠኝ ነው።
ከሆነ ነው loss የሚሆነው ሀምሳ ከሆነ ነው loss የሚሆን አይደል አዎ አዎ እኮ የሜንዝና ኮሎኝ እንትን ጨዋታ ነበረ እሱ አርባ አንዱ ሀያ ሰባት ወረወረ አንዱ ሀያ ሁለት ወረወረ ችግር የለም እንትን ስለ- ከስር ኮዱ ንገረኝና check ላድርግልህ እሺ የቆረጡበት እንትኑ ላክልሽ እሺ እሺ ኮዱ ረ- በ- በምን በ- በምን ንገርሽ ቴሌግራም ላይ እያወራህን ነበር አይደለ ቤዛ አዎ እኮ ታወራህ አሁን- ነበረ አዎ አዎ አዎ ለዛ ነው እሺ ላክላት ችግር የለውም እሺ እኔ- ዘውል በዛ ላከውና እኔ ቼክ አድርግልሃለሁ እሺ እሺ እሺ